ሄሎ
ሄሎ ጤና ይስጥልኝ። አይሰማም ሄሎ፣
አይሰማም።
ይሰማኛል? ጤና Bridgestone Home አዎ፣ ልክ እንደ ትንሽ ነው ሰው ይገባል።
እ፣ እንትን አሁን ማስታወቂያችሁ ላይ ሰምቼ ነው
እሺ፣ እሺ፣
ከወለድ አልባ ነጻ የሚል
አዎ፣ ልክ ነው። ቅድመ ክፍያችን ሶስት መቶ ሺህ ነው።
እ፣ ቀሪውን ደግሞ ያለ ወለድ ከአምስት እስከ አስር አመት በሆነ ጊዜ ውስጥ ያለ ወለድ እየከፈሉ ነው የሚጨርሱት ማለት ነው።
እ፣ ስለዚህ ማየት እንችላለን።
አዎ፣ ይችላሉ።
የት አካባቢ? አሁን የት ነው? የት አካባቢ ነው እርሶ?
እኔ አሁን ወደ ቦሌ ቡልቡላ ነኝ
አዎ፣ ያለሁት። አሁን ስራ ወደ ሀያት አካባቢ ነኝ።
ወደ ሀያት። እሺ፣ site ነው ማየት የሚፈልጉት ወይስ ቢሮ ነው መምጣት የሚፈልጉት?
እ፣ site ኦቹን ማየት እ፣ እንችላለን።
አዎ፣ ወደ ሀያት site አለን አዴ ብሻሌ።
ከሀያቱ ሌላ
ከሀያት ወደ ሲኤምሲ፣ ቦሌ፣ ሜክሲኮ፣ ሰሚት፣ ጀሞ፣ ቂሊንጦ ዘጠኝ የሚሆኑ site ኦች ላይ ያሉን ሽያጭ ላይ ያሉ ማለት ነው።
ስለዚህ አሁን ቅድሚያ ማየት ነው ምን ይቻላል ወይስ ቢሮ መተን አውርተን ነው መሄድ ነው?
ይችላሉ እዛው እ፣ site ኡንም እያዩ የሽያጭ ባለሙያ ልኬሎት ሙሉ መረጃ መውሰድ ይችላሉ። ሀያት ስላሉ ስለዚህ- እዛው ሀያት site ስላለን
እሺ አ፣ ስለዚህ ማታ ላይ ስወጣ ልደውልላችሁ ስንት ሰዓት አካባቢ?
አ፣ ለአስር ሰዓት አካባቢ
አስር ሰዓት ነው የሚመጡት?
አ፣
በቃ አስር ሰዓት ከሆነ ይደውሉልዎታል የሽያጭ አማካሪ አስር ሰዓት ነው።
አዎ፣ አመሰግናለሁ።
እሺ ይቅርታ ስሞን ሳልይዝ ማን ልበል?
ዲን ሰፋ ሻሚ ማን አለኝ?
ዲን ሰፋ እሺ እሺ ይንሳፋ እሺ፣ በማስታወቂያችንን በምንድን ነው ያገኙት?
እሺ። እና ወደ እኔ አሁን ወደ ጀሞ አካባቢዎቹ ነው የምፈልገው።
አለን ጀሞ አ፣ በቃ ሂደቱን ያለው ነገር አ፣ በደንብ የሚያስረዳ ባለሙያ አ ትጠቅማላችሁ።
በቃ ችግር የለውም ልክሎታለን። ማን ማን አሉ? እ፣ በምንድን ነው ማስታወቂያችንን የሰሙት? ይቅርታ አ፣ ቅዳሜ ከሰዓት በሚለው ፕሮግራም
okay እሺ እሺ በቃ እሺ፣ እሺ፣ ይደውልልዎታል። አስር ሰዓት እሺ፣ እሺ።
ሄሎ